ሄሎ ሄሎ ሄሎ ይሰማል መሰለኝ። አዎ አዎ ይሰማል። ሄኖክ ነህ።
እ ሄኖክ አይደለሁም። አይ እሺ። አይ አሁን ቁጥር አሁን- ወስጄ ነው።
አዎ እኮ አሁን እኔ ነኝ የሰጠህ። ሄኖክ ግን አይደለሁም። ስም እሺ ተሳስተሃል።
ማን ልበል? ይቅርታ maybe ስም አይ።
ተሳስቼ።
ችግር የለም። ነጃ ነጃ ለማ።
እሺ ነጃ።
አዎ ነጃ ለማ። አዎ እሺ አሽከርካሪ ኖት?
እ አሽከርካሪ ነኝ፣ ግን አሁን ያው ሌላ ሹፌር ጋር ነው ያለው መኪና።
Okay እሺ። አይ ተ- ተቋማችን የ transportation አገልግሎት ሰጪ ነው እሺ፣ እና ለአሽከርካሪዎችም ለየት ያለ ነገር ይዞ መጥቶ ነበር። በዚሁ ልንጋሮት ያው ከደወሉ አዎ።
አይቀር።
ልክ ነህ። አዎ አዎ አዎ አዎ።
እሺ ድርጅታችን የ transportation አገልግሎት የሚሰጥ ተቋም ነው። ለአሽከርካሪዎች ደግሞ ለየት ያለ ነገር ይዞ መጥቷል።
እሺ እሱም ምን ነበር?
ምንድን ነው ከእያንዳንዱ trip ላይ አስር percent ነው የሚቆርጠው። ከዛ እሺ።
ላይ ደግሞ መልሶ አራት percent ኡን ለአሽከርካሪዎች ይቆጥባል።
Okay ራሱ ማለት ነው።
አዎ ይህንንም ያደረግንበት ዋናው ምክንያት እ፣ እሺ።
አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም።
ልክ ነህ። አዎ፣ ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው አዎ፣ በጋራ አዎ።
አቅም የሚፈጥሩበትና በጋራ የሚቆጥቡበትን ስርዓት ይዘን ነው የመጣነው።
Nice። እሺ እሺ እና ያው እርስዎ አሽከርካሪ ከሆኑ ወይም በዙሪያው አሽከርካሪዎች ካሉ አብረን አዎ።
መስራት እንችላለን። ስራ ጀምረናል። We Plus Solution Provider የምትል application አለችን።
እሺ link ትልክልኛለህ? በዚህ አዎ።
በቃ text ታደርግሎታለሁ በዚህ ስልክ ምንድነው በ application ን መመዝገብ ይችላሉ። የቴሌግራም ቁጥርም አለን። በዛ አዎ።
document መላክን ጨምሮ ማንኛውም ሀሳብ አስተያየት እንቀበላለን።
በቃ ችግር የለውም። ያው እንዳልኩኝ እኔ ለሹፌር ሰጥቼ እ፣ እንትን ብያለሁኝ።
ችግር እሱን የለውም።
contact አድርጌው እንዳልከው ያለውን እሺ።
አ- አ- አውርቼ ፈቃደኛ ከሆነ register እንዲያደርግ እንትን እላለሁ።
በቃ ደስ ይለኛል። ስሞትን ድጋሚ እንዳልሳሳት ይንገሩኝ ችግር በድጋሚ።
ነጃ ለማ ነጃ ነጃ ለማ ለማ።
እሺ እሺ፣ ለጊዜዎት በጣም እናመሰግናለን።
እሺ፣ እኔም መልካም ቀን አመሰግናለሁ።
ይሁንልዎት።
እሺ፣ እሺ።
መልካም ቀን bye።